ክብሪት ስለሰጣቸው እግዚአብሔር አምላክ ረጅም እድሜ ጤና ጋጣቸው ኖር ደስታ እናገናለን።
አሜን የድሬዳዋ ህዝብን በጣም ኮርተናል። የኢትዮጵያ ህዝብ በጣም ኮርተናል። የሚባል ሊቀውጥሩ የሚሰሩ የነበሩ ስልጣን የነበራቸው አሁን በሙዳያ የምናውቀው ዛሬ ቱቦ አቤት እነዚያ ሁሉ የሚሰሩት እያጡ ጤና ተቃውሶ የፍርድ ማቆየት ጥልን
እሺ ይህን ፊክስ በማድረግ የዌስተር
እሺ ይቻላል። ሞት ንገርን
ፋሲካ
ማን አሉኝ?
ፋሲል
እሺ ስልክ ቁጥር ይንገሩ ዜሮ ዘጠኝ አርባ ሰባት
አርባ ሰባት
አርባ ዘጠኝ
እሺ አርባ ዘጠኝንም እሺ
ሰባ ሰባት
እሺ ለስንት ሰው ነው ቦታ ማስያዝ የፈለጉት?
ደስ እሺ እ ትኬቱን እዛው በር ላይ ያገኛሉ፣ ማድረግም ይችላሉ። እዛው መጥተው በ cash መክፈልም ይችላሉ።
Okay በር ላይ እ አዎ አዎ ቦታውን አውቀዋል የት እንደሆነ?
እሺ ቤስት ዌስተርን እሺ ስንተኛ ሱቅ አዎ ላይ?
እ ቤስት ዌስተርን እዛው ሴት ልጆች
ምን አልሽኝ? ሌላ እዛ ያ- የእኛ ልጆች አሉ ትኬት የያዙ በር ላይ ትኬቱን ያገኙ።
ground ላይ ያሉ ልጆች መልካም። ስንት ሰዓት የሚጀምረው?
እሺ ስራው የሚጀምረው ሁለት ሰዓት ነው። ከዛ ቀደም ብለው ለመድረስ ይሞክሩ።
Okay።
እሺ እሺ እናመሰግናለን። መልካም ምሽት።